ሄሎ አቤት ጤና ይስጥልኝ። እባክዎት ምን ልርዳ?
ሳንቲም የ message እየገባ ሳንቲም ጨረሰብኝ። በየቀኑ ሁለት ሁለት ብር ይቆርጣል። ለዛ ብዬ ነው።
እሺ አንዴ መስመር ይጠብቁኝ።
እ መስመር ላይ ይጠብቁኝና ይሉት እሺ
የቴሌቪዥን ደንበኛ ስለሆኑ በቀን ሁለት ሁለት ብር እየቆረጠ ሁለት የመሞከሪያ ትኬት ወይም ደግሞ እድል ስለሚሰጡት ነው።
እ
የቴሌቪዥን ደንበኛ ስለሆኑ ነው። ሁለት
ነው አዎ፣
አ ማቋረጥ አይቻልም?
ይቻላል። አቋርጥለት
አዎ ቢያቋርጡ ይሻላል።
ተቋርጦበታል።
Ah, sí, me toca ahí.